ሄሎ ሄሎ ጤና ይስጥልን።
አብሮ ይስጥልን።
እም፣ አት ቤቢ ቫሌት ኤቲ ኦር አት አዎ አዎ አዎ ሰላም ነው።
እግዚአብሔር ይመስገን።
እ፣ ከ We Plus Solution ነው የምደውለው።
እህ፣ ከ We Plus Solution ነው የምደውለው።
እሺ ምን ነበር?
እ፣ ባለፈው application ኣችን ላይ ተመዝግባችሁ ነበር አይደል?
okay አዎ አዎ አዎ እ፣ እሺ እና system ላይ active ለማድረግ አንዳንድ ጥያቄዎችን እየጠየቅኩ ነበረ። እችላለሁ። እ፣ ስሙ ምንድን ነው? የድርጅቱ እ?
ስም እህ፣ ሄሎ የድርጅቱ ስም
ኤቲ ቤቢ ቫይለስ ምን ማለት ነው?
እ፣ አንተ መልሽ ልደውልሽ እናትዬ